ሄሎ
hello፣ ጤና ይስጥልኝ።
ሰላም እንዴት ነህ?
ሰላም ነው?
አለን እግዚአብሔር ይመስገን።
አምስት መቶ አሳልፌ ነበር እና እሺ ብሩ አልወረደልኝም። ታውቂያለሽ?
እህ፣ መቼ ነው አሁን ንገረኝ ምን ስልኩን እ የእኛው ስልክ ነው። ቢሊዛ ንገረኝ ቁጥሩን ታገኝ ትችላለህ?
አስራ ዘጠኝ ሰባ ሁለት እሺ
ዜሮ ስድስት አንድ ሁለት
ስንት ብር ነበር?
እ ስንት ብር ነበር?
አምስት አምስት መቶ ብር ሁለት የላኩት ሁለቴ ተቆርጧል።
ሁለቱም ተቆርጧል። አዎ።
ዛሬ ነው የልከኝ አይደል?
አዎ
የቤት ቤት ቁጥር ነው የነገርከኝ አይደል? አባት እ የቤት ቤት ቁጥር ነው የነገርከኝ አዎ፣ አስራ ዘጠኝ ቤት ላይ ነገርኩሽ።
እ እ አስራ ዘጠኝ ሰባ ሁለት ዜሮ ስድስት አምሳ ሁለት እ አይደለም፣ ይቅርታ አድርጊልኝና እሺ ንገረኝ።
አምሳ ሰባት እሺ ቀን ጊዜ ዜሮ ዘጠኝ አምስት ሰባት
ዜሮ ሶስት ዜሮ
ዜሮ ሶስት ዜሮ አምስት ዜሮ ሶስት
ስምኛ ዜሮ ዘጠኝ አስራ አምሳ ሰባት እሺ
ዜሮ ሶስት
እህ ሀያ ሁለት እሺ
ሰባ አምስት አይደለም ዋ ዋ እ እ እ ያየው ለነቆይ ትንሽ ጠብቀኝ። እሺ መስሎኝ እሺ እሺ ይህንም ወደ ቤት ይዘህ ሂድ፣ ይህንም ይዘህ ሂድ። ለሰላም ስጣትና እራት ትሰጣለች። በል እ ይዘህ ወደዛ ቤት ሂድና ብር ስ- ብር ስጣለች። እሺ አለሁልህ። ቀብሩን ነው እ
ሁለ- አንድ ጊዜ ነው የሞከርከው? ሁለት ጊዜ።
ሁለቱ የላኩ እሺ ሁለቱ አሁን ገብቶላል። check አድርገው። እሺ ሁለቱም አዎ እሺ። አመሰግናለሁ ችግር የለውም። እሺ መልካም ምሽት።
ለሁለታችንም።
አሜን